አየኋት በዓይኔ አሻግሬ የያሬድን ውብ ዝማሬ ተቀኘው እንደ አባቶቼ እጄን ለክብሯ ዘርግቼ አየኋት በዓይኔ አሻግሬ የያሬድን ውብ ዝማሬ ተቀኘው እንደ አባቶቼ እጄን ለክብሯ ዘርግቼ ድካምና እንቅልፍ እንደምን ልረታኝ? ድንጋይ ብትራስ ፍቅርሽ አያስተኛኝ። አይኔ ቢከደን አለሽ በምናቤ አልተገለልሽም ነግሰሻል በልቤ አይኔ ቢከደን አለሽ በምናቤ አልተገለልሽም ነግሰሻል በልቤ
አየኋት በዓይኔ አሻግሬ የያሬድን ውብ ዝማሬ ተቀኘው እንደ አባቶቼ እጄን ለክብሯ ዘርግቼ መረማመጃ የሎዛ መሰላል የዜማ ቤቴ የመቅደስ ናዝር የሰማይ ንጉሥ በበላይሻለ ድንኳን አድርጎ አንቺን ትክል የሰማይ ንጉሥ በላይሻለ እንኳን አንኳን የተከለ አየኋት በዓይኔ አሻግሬ የያሬድን ውብ ዝማሬ ተቀኘው እንደ አባቶቼ እጄን ለክብሯ ዘርግቼ ስምሽ በሁሉ ስለተወደደ ድንግል ለክብርሽ ፍጥረት አረገደ። ካላመኑት ዘንድ ቢሆንም ዝምታ ከገብርኤል ነው የስምሽ ሰላምታ።
ካላመኑ ዘንድ ቢሆንም ዝምታ ከገብርኤል ነው የስምሽ ሰላምታ።
አየኋት በዓይኔ አሻግሬ የያሬድን ውብ ዝማሬ ተቀኘው እንደ አባቶቼ እጄን ለክብሯ ዘርግቼ ሳደርስ ውዳሴ መጽሐፉን ገልጬ ተመለከትኩሽ አይኔም ባየረጨ በገናን ዳዊት በሰንቆን ምዝራ ሰጡኝ ላነሳሽ በክብሮ ተራራ በገና ዳዊት በሰንቆን ምዝራ ሰጥቶኝ ላነሳሽ በክብሩ ተራራ አየኋት በዓይኔ አሻግሬ የያሬድን ውብ ዝማሬ ተቀኘው እንደ አባቶቼ እጄን ለክብሯ ዘርግቼ አየኋት በዓይኔ አሻግሬ የያሬድ